marcos.
Hello. ሄሎ ሄሎ ወይ ሰለሞን
ያው ስራ ነኝ መኪያ ም- ሰለሞን ስራ ይዞ ነው ምንድን ነው ዘርፌ ደውላ ነበር። ያብ ዘርፌ የ- የት ነች ዘርፌ እ፣ አረግ ምናምን
ዘርፌ የት እና- ነች አ- ቆይ እሺ፣ ቆይ እሺ፣ አሁን ነው።
location ሰሚት ናት።
እ
ሰሚት ነው። ሰሚት
መቼ ነው ቀኑ order ኡ እ፣ ትላንት ነው order ያደረጉት። ዛሬ driver መጥቶ እየሰጠን ነው አሉ። ግን ካሮት፣ ድንች እና ጥቅል ጎመን አልመጣልንም ነው የሚሉት። ያብ complain ላይ ሙያ
እዚህ ጋር ግን እንደ እንደወጣ ነው ግን የሚያሳየው ልሙላው
መቼ ነው የትናንት order ነው የዛሬ ነው ማለት የትናንት order ማለት የትናንት- ይህ አራት ነው። ዛሬ እኮ driver ኡ እየሰጣቸው ነው። የትናንት ነው የሀያ ያብ ማለት ነው አይደል የሀያ አራት የሀያ አራት አዎ
በሀያ አራት የታዘዘ
አዎ በሀያ አራት የታዘዘ ዛሬ እየሰጣቸው ነው። እንደወጣ ያሳያል። ግን driver ኡ አልያዝኩትም ሶስቱም product አላቸው። ካሮት፣ ድንችና ጥቅል ጎመን።
picked up ይላል
አዎ ይላል ማን ነው driver ኡ
ሸምሱ።
እሺ ቆይ አንዴ መ- ሰለሞን ልጠይቀውና እንደ ደውላለሁ እሺ እሺ